hello ጤና ይስጥልን ችብችብ
እንዴት ዋልሽ እናት?
እግዚአብሔር ይመስገን።
አለን እንትን ባለፈው መኮረኒ ያዘን እኛ ያዘዛውን አልነበረም እና ተመላሽ ይደረጋል ብለውን ነበረ አድለትም
fail አድርጓል group ኡ ወይስ
fail አድርጎ ሳይሆን እኛ መካከለኛውን ነው ግን የመጣልን በጣም ትንንሿ ስለነበረች አልፈለግነው እና መለስ ነው order ኡ create ያደረግነው አይ አይደለም የተደረገበትን ልንገርሽ አዎ ንገሩኝ።
አስራ አንድ
እሺ ሀያ አምስት እሺ አርባ ስምንት
እሺ ዘጠና ስምንት በቂ ላሉ
በ- በቄ ነው አ በበቂ ነው ሮብ ሳም ነገ ሳምንት
ዜሮ ዘጠኝ አስራ አንድ ሀያ አምስት አርባ ስምንት ዘጠና ስምንት ነው አይደል ያሉ?
አ አ
እሺ አሁን refund እናደርግሎታለን። ሁለት ደቂቃ ይታገሱ።
ሁለት ደቂቃ እሺ እሺ እሺ በእያንዳንዱ ነው የሚገባዋ በተ- በየት create ባረገው እ፣ create በተደረገው ነው የሚገባው።
በ team leader ኡ ነው የሚገባው አንዱ የሚገባው
አ፣ እሺ አይ ትላንትም ደውላ እ፣ ስለ- ዛሬ እናስገባለን ብላት ስለነበረ ለዛ ነው እሺ አሁን አሁን እንልክሎታለን።
እሺ እሺ እሺ